ሄሎ
ሄሎ፣ አቤት።
እንዴት ነሽ? ሰላም ነው እግዚአብሔር ይመስገን።
አለን አለን።
እንደርዳት እየመጣው ነበረ ወደ እናንተ showroom መስቀል flower ጋር መስቀል flower branch ምን ለማየት እ፣ እንትን አላችሁ እንዴ? በባንክ የሚሸጥ መኪና አላችሁ ወይ?
ምን አይነት
አሁን እ፣ የጓደኛችን ባንኮች እንግዲህ እስከ ሰባት ስምንት መቶ ሺህ እጁ ላይ ያለ ማለት ምን አይነት መኪና አላችሁ?
እ፣ በቃ ሄደህ እዛ እይ፣ እ፣ ቁጥር ልስጥህና እዛው እሺ።
በአይንህ እያየህ እንትን ብትል ይሻላል።
እሺ እሺ
እ፣ ያዝ ቁጥርና እዛ ስትደርስ አካባቢ ታ- አውቀኸዋል ቦታው ናዝራ ሆቴል ፊት ለፊት አዎ አዎ፣ ይጀለው አንዴ ጊዜ ይጀለው በቃ ከሄድክ በቃ ችግር የለም ግባና ውስጥ ያለውን ነገር ታያለህ። እሺ ዜሮ ዘጠኝ ሰላሳ ሰባት አርባ ስምንት
አርባ ስምንት ሰማንያ ሶስት አርባ ስምንት
ሰማንያ ሶስት አርባ ስምንት አርባ ስምንት አዎ እሺ እሺ